ጤና ይስጥልኝ። ሆቴል አባኮ የምልደው
ኮንስትል እንትን system ተበላሽቶ ነው ሰሞኑ update የተደረገ ስለሆነ ትንሽ ይጠብቁ።
እሺ የተበላስ ብር ከ account እንትን ከ system እንዳለ ተቋርጦ ወደ ቴሌብር ሲያደርገው በዛው በአየር ላይ ቴሌብርም የለም system ላይም የለም።
እኮ update እየተደረገ ነው። በትዕግስት ይጠብቁ። ሲመጣ ያ- ያወጣሉ።
ያወጣሉ።
አው ቴሌብር ሲመለስ በቴሌብር withdraw ማድረግ ይችላሉ።
እሺ ትንሽ በትዕግስት ይጠብቁ። እሺ።
እሺ